እሺ እሱ እንትን በቴሌግራም የሆነ ሀሳቤን ለመላክ ፈልጌ ነበር ስልክ ማግኘት ይቻላል? እህ ለሸቱ ሀሳቤን ሀሳቤን በቴሌግራም እልክለታለሁኝ እና ካለ ባገኘው ደስ ይለኛል። ኢሜል አለ የእሱን ኢሜል በስልክ በግሉ ብልክለት ደስ ይለኛል። ከዛ ደውሎልኝ ባገኘው ደስ ይለኛል። እኮ እና እንዴት ነው?
ኢሜል አለ የእሱ ኢሜል በሱ መላክ ይችላሉ ሀሳቦትን ራሱ የሚያየው ኢሜል ማለት ነው።
እኮ እሺ አንቺ ሀይኮ አጥቼው እኮ ነው ከዛ ላይ እኮ
ኮድ ላክ ነው።
እሺ ላኪልኝ።
እሺ እሺ